hello ሰላም ጤና ይስጥልኝ ቺፕቺፕ አቤትልን ሰላም ነው።
ሰላም እግዚአብሔር ይመስገን።
order ነበረኝ እሺ መቼ ነበረ?
ትናንትና ይህ ትናንት ወዲያ ነው። ትናንት የሆነ ማታ ላይ ስልክ ሰጠሽኝ መኪና አዎ።
ተበላሽቶብኝ ብሎ ነበረ።
እሺ ስለዚህ እስካሁን አልደወለልኝም፣ አላመጡልኝም።
እህ፣ እስኪ አንዴ ቁጥሮትን ይነግሩኛል።
የዘጠኝ አስራ አራት ሰላሳ ዘጠኝ አንድ አስራ አራት ሰላሳ አንድ አስራ አራት ሰላሳ አንድ ሀምሳ ስድስት አርባ አራት
ወይን አለም እም።
በእርሶ admin እርሶ ነበሩ?
አዎ እም፣ ፓ- ፓፓያና ሽንኩርት፣
አይ ቲማቲምም አቮካዶም አንድ ቲማቲም እና አቮካዶስ አለው አራቱም ነው ያልመጣሉት። አልተ አሀ፣ ትላንት ደውለውለት ነበረ እንትኖቹ driver ኦቹ።
ደውዬ ስልክ ሰጠሽኝ ነበረ።
ያው መኪና ተበላሸብን አሉ።
አዎ ኮተቤ ቆሜ ነበረ መኪና ቀይሬ ልካለው ምናምን ብሎ
አዎ ግን አላከም። ቲማቲም በተለይ የበሰለ ካለ ሲጭኑ ሲያወርዱ ሲደራርቡበት እንትን ይላል ይሰራል እና እንደዛ የሆነ ቲማቲም እንዳይመጣልኝ እህ፣ ችግር የለውም። ማታ ተደውሎለት ነበር እንዴ ዛሬ ይመጣል ተብለው? ይሸጥቁ እኔ ስ- አንቺ ጋር ደውዬ ስልክ ሰጠሽኝ። ስደውልለት ኮተቤ ቆሜ ያለው አለኝ አስራ አንድ ሰዓት ከምናምን ነው።
ያው ለነገ ላስገባሉት። ታዲያ ነገ መቀበል ይችላሉ?
አሁን ዛሬ መምጣት አይችልም።
አዎ ዛሬ complaint አስገባው ለነገ ነው መም- መምጣት የሚችለው።
okay። አይ ነገ ቆያ ከትናንት ወዲያ ታዝጋ አዎ፣ አይ ይቅርታ፣ አዎ ነገ ይመጣል።
በቃ እሺ፣ ሲመጣ ግን እ፣ አዎ ደህና ነገር አለኝ እንደዚህ እንትን ያለ እንዳይሆን አዎ፣ እሺ፣ ይቅርታ። እሺ ይስተካከላል እሱም። እሺ
እም።
እሺ፣ መልካም ቀን። እሺ፣ እናመሰግናለን።
እሺ ደህና